ሄሎ ሄሎ፣ ጤና ይስጥልን አብሮ ይስጥልኝ።
አቶ በረከት፣
አቤት እንደምን አሉ? ሰላም ነው?
እግዚአብሔር ይመስገን ደህና ነን።
ደህና። ከፕሊስቶን ሆምስ ነበረ የደወልኩልዎት።
ለምን አልኪ?
ከፕሊስቶን ሆምስ ነበረ የደወልኩልዎት።
አላየም።
እ፣ ከፕሊስቶን ሆምስ ነበረ የደወልኩልዎት። ባለፈው ስለ share ጉዳይ አውርተ አው ገብ ገብተዋል። ያው ብ- ትልቁ ስልክ ይኖራል ወይ?
አሃ ትልቁ ታች ይኖራል?
ትልቅ ምን ምን ታች ትልቁ ይኖራል ወይ?
ትልቁ ሲሉ አ- የአክሲዮን ብዛት ነው ወይስ? እርስዎ እኮ መግዛት ከኔ ጋር ያወሩት ስለ አክሲዮን ነበረ።
ወይ እኔ ትልቁ ስልክ ይፈልጋለሁ።
Okay። ይሄ ስልክ የሚሸጥበት ቦታ አይደለም።
እ አክሲዮን ነው የሚሸጠው። ያው እኛ ጋር እንግዲህ አክሲዮን ነው የሚሸጠው፣ ስልክ አይደለም።
አሃ እንደዛ ከሆነ ታይ ይቅርታ።
Okay ተሳስተው ነው።
አዎ ታች ስልክ ብዬ ነው እኮ እኔ እየደወለም በቃ አይ ስልክ አይደለም። እሺ መልካም ቀን። እሺ እሺ